Hello, Dennis. Stella doing YouTube now.
እሺ እሺ እሺ ሄሎ ጤና ይስጥልኝ እንዴት ነው እግዚአብሔር ይመስገን እ እንትን ቀኑ መች መች እንደሆነ ፈልጌም በፕላን ደውዬ ነበረ
መረጃ ወስደዋል።
አ መረጃ ወስጃለሁ ሰኞ ሮብ አርብ ነው የሚሆነው ቀኑ ሰኞ፣ ረቡዕ፣ ዓርብ ወይ ማክሰኞ፣ ሐሙስ፣ ቅዳሜ
Okay ታዲያ ሳን ነው ማለት ነው ሰዓት ስንት ሰዓት ነው የሚጀምረው ከአስራ አንድ ተኩል እስከ አንድ ተኩል
ከአስራ አንድ ተኩል እስከ አንድ ተኩል
እዚህ ግዴታ አስር ሰዓት ምናምን መውጣት አለብኝ እሺ በቃ ሰዓቴን ላመቻች ብዬ ነው።
እሺ፣ እናመሰግናለን።